ሄሎ ሰላም እንዴት ነህ?
ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
አዲሱ የኮንተንት ክሬተር ስልጠና ለመውሰድ ፈልጌ ነበር።
እሺ ይቻላል። ስሞቱ ማግባት
ዳዊት ዳዊት ማን?
ዳዊት ሰጠኝ።
እሺ
ከዶሜስቲክ ነበረ ከስድስት ልጆች ስልክ ልውሰድ ዳዊት። ሄሎ Hello ስልክ ቁጥር ነበረ ዜሮ ዘጠኝ
ሰማንያ አምስት
ሰማንያ አምስት ሰላሳ አምስት ሰላሳ አምስት ስልሳ አራት ስልሳ አራት ስልሳ ሶስት ስንት አመቷ ነው?
ሰማንያ አምስት ሰላሳ አምስት ስልሳ አራት ስልሳ ሶስት እሺ ኮርሱ የስድስት ቀን ኮርስ ነው።
ሰባት አመቷ ነው?
በአካል ነው በኦንላይን መማር የምትፈልገው?
በአካል
በአካል እሺ የዋጋ ልዩነት አለው። በአካልና ኦንላይን አንድ አይነት ነው። ተመሳሳይ ነው ክፍያችን።
ተመሳሳይ ነው።
አዎ Okay፣ እሺ። መቀየር ይቻላል። ምናልባት የማይመች አጋጣሚ ካለ
field ኡን ነው የሚቀይሩት የሚማሩትን ወይ ትምህርት ወደ ኦንላይን ማለት ነው።
ይቻላል።
ምናልባት በአካል ለስድስት ቀን ካልተመቸ እ?
ትምህርት የሚሰጠው ለስድስት ቀን ብቻ ነው።
ለስድስት ቀን ብቻ ነው።
አዎ፣ በአካል ከሆነ የሚማሩት ከአስር ሰዓት እስከ አንድ ተኩል ነው።
እሺ፣ ክፍያችን አስር ሺህ ብር ነው።
አስር ሺህ ብር።
አዎ፣
Okay፣ እሺ።
ልመዝግቦት?
እ፣ ቆይ እሺ፣ እደውላለሁ መልሼ።
እሺ፣ እናመሰግናለን። መልካም